Hello ወይ ሰላም ጤና ይስጥልኝ ጥሩ ነህ?
አቤት ከዊፕላስ ነበር ምደውለው የእኛን application አውርደው ነበር።
አዎ አዎ ብዬ ነበር።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚነት ነበር። አዎ እሺ የተመዘገቡት ግን አሽከርካሪዎቻችን የሚመዘገቡበት ላይ ስለሆነ እም፣ እርሶ ተጠቃሚ ስለሆኑ እሱን ይተዉትና እም፣ ዊፕላስ solution user የምትላለች Play Store ላይ እሺ እሷን አውርደው register ሲያደርጉ ይመጣሉታል። የምንሰጣቸው አገልግሎቶች ሶስት መቶ ሀምሳ በላይ game ኦች እና አሸናፊ የሚያደርጓት ያቺ referral code አለ ለጓደኞቹ የሚያጋሯት ማለት ነው።
እሺ እሷን ማግኘት ይችላሉ። መልካም ቀን ይሁንልዎት።
መልካም እሺ